hello ጤና ይስጥልኝ።
አቤት አቤት።
ከቺፕቺፕ ነበር የምንደውልሎት እሺ ስለ service ኣችን ያሉትን አስተያየት ለመቀበል ነበር የደወልነው።
okay። እሺ ቆይ አንድ አንድ።
እሺ
hello ሰላም ጤና ይስጥልኝ።
ሰላም።
ከቺፕቺፕ ነበር የደወልነው።
እሺ ስለ service ኣችን ያሉትን አስተያየት ለመቀበል ነበር የደወልነው።
group አልበዛ? group ኡ በጣም በዛ።
group ኡ በዛ። አሁን አዎ።
ላይ ስድስት ሰው አድርገናል። check አድርገውታል።
መጨረሻ ላይ ሰዓት ዝንድ ነው እና ሰዓት group ኡ የሚበዛበት ላይ price ኡ ይቀንስ የለ አዎ እንደዛ ሆነን ነው እና ደግሞ ከገበያ ዋጋ ጋር ብዙ ልዩነት አላየንበት። ጨርሻ ላይ ልናዘሰለን okay። price ኡ ተመሳሳይ ነው ውጭው የገበያ ዋጋ ጋር። okay እሺ፣ እናስተካክላለን። update አድርገውታል app ኡን።
የመጨረሻ መሰለኝ እስኪ check አደርገዋለሁ።
እሺ እስቲ update አድርገው check። አሁን ዋጋም ቀንሰናል፣ የ group ኡን ብዛት ቀንሷል።
እሺ አየዋለሁ።
እንዴት በ service ኣችን ደስተኛ ነው?
ነው እስካሁንስ order አድርገው ጥሩ product ነው የደረሱት?
ነው
እሺ፣ ስለዚህ ሌላ የሚሰጡን አስተያየት የለም።
በቃ ይሄ ብቻ ነው።
እሺ እሺ፣ እናመሰግናለን። order ያድርጉ።
እሺ እሺ እሺ፣ መልካም ቀን።
እሺ